hello hello hello ጤና ይስጥልኝ ምን ልርዳዎ hello አይሰማም ይሰማል ምን ልርዳዎ
ወደ ኦሮምኛ መቀየር ፈልጌ ነው ቋንቋ
ቋንቋው ያለው አማርኛ እና እንግሊዘኛ ብቻ ነው ከሁለቱ አንዱን መርጠው ይጠቀሙ
በቃ አማርኛ አሪፍ
እሺ በ እርስዎ ነው የሚያደርጉት እዛው ባሉበት ሆነው ወደ አዎ።
ኮከብ 985 መሰላል ይደውሉና ከዛ ስድ- ሰባት ቁጥር ላይ ቋንቋ የሚል አለ እዛ ገብተው አማርኛ ማር ይችላሉ
እሺ። ግን ይሄ ነገር እንዴት ነው የምጠቀመው
መጀመሪያ ኮከብ 985 መሰላል ይደውሉ
የምጠቀማ ትንሽ አላወቀው
እሺ ቆይ አንዴ መስመር ላይ ጠብቁኝ ሄሎ ሄሎ
አቤት ሄሎ
አይሰማም አሎ አይሰማም እ?
ሄሎ
አሎ አይሰማም ይሰማል ማለሽን ይገዘሩ ኢትዮ ቴሌ መቶ ሰከንድ
አይ፣ ገራ አፋን ኦሮሞ ፋት ቢመለ ይቻላል እንዴ?
ማንለሰ
ገራ አፋን ኦሮሞ ፋት ቋንቋን ኢስማ ቡና ነው ወላ ከተና
እንጆ ኦሮሚስ እንጀሩ አማሪፍ ሶስ እንግሊዝ ኮስ ጅራ ማለ ኦሮሚስ እንጀሩ
አታው ጋር ተመረ ነው።
ማናንደሰ
በቃ ማር በርባዳ አማሪፍ በርባደን ኡሪ ሰገል ሰዴተን ሸር ቄቸ ሱቃቴ ለኮፈ ቶርባ አራት እንጀራ ይሰረት ጅጅሩ ደንዴሽ
ኦኬ
እሺ ገለሰማ ያጋር ባየ ባየ ገለተው ጉያ ጋር ሲስ ገለሰማ